ሄሎ ሄሎ ኪሩቤል እሺ ደውለው አ እሺ እሺ ይሄ ሰናፍ የሚባለው ጋር ደውል። ተሰርቷል ተሰርቷል አሉን። ምንም አይነት information ሊሰጡን አልፈለጉም።
okay ወይ ስለዚህ- አሁን ከተመዘገበ እንደውም ሀያ ምናምን ደቂቃ ነው፣ ግን ተሰርቶልናል አሉን።
ማን ሰጥቶላቸው ነው በሀያ ደቂቃ ወይ እዛው በሚያውቁት ሰው አሰርተው ይሆን ያው እኮ እኛ አካባቢ አካ- አካባቢውን የሆነ ነገር ብናውቅ እኮ እንጠይቅ ነበር። ዝም ብለን technician ጋር መደወል እንችል ነበረ። ስለዚህ በቃ እኛ customer ሩ በራሱ አሰርቷል ብለን skip ይሻል።
አዎ እንደዛ መዝጋቱ ይሻላል። ምክንያቱም ለመናገርም እንትን አይደሉም፣ ትንሽ አስቸጋሪ customer ናቸው።
በቃ ችግር የለም። እኔ እንደዛ እሺ አደርገዋለሁ።
እናመሰግናለን ኪሩቤል። እሺ